everything. ሄሎ
ሄሎ ይሰማል?
ይሰማኛል።
እሺ ሀያ አስራ ስድስት እና
ምንድን ናቸው?
ሀያ አስራ ስድስት አልደረሰም ሬስቶራንት
ምን ሬስቶራንት ነው?
ሳሎኑ። እሺ ሀያ ስልሳ ስድስት ደግሞ መሽቷል። ፊኑን ቼክ አድርግ እንደረሰ
ሀያ ስልሳ ስድስት ነው ያልከኝ?
አዎ
ማነው ስምህ?
ደግሞ ነኝ ማደበል
ቤርሳቤ ስልኩን ሳነሳ እኮ አልኩኝ ደግሞ አልሰማሁም